ሆነ ስም ተነስልኝ። አዎ ዮናስ ነኝ።
ለምን አልጠሩ እግዚአብሔር ይመስገን።
ከ Preston Homes ነበር የደወልኩለት።
እ እ እ ከ Preston Homes ነበረ የደወልኩለት።
okay
እ፣ ባለፈው ስለ share እያወራን ነበረና ሰዎች ላይ ጠይቁ።
አዎ ያ- ያለውን information እ፣ ነግረኸኛል።
አ- እኔ ደግሞ field ነው ያለሁት። share ኡን ለመግዛት ነበረ።
አዎ፣ በጣም ልክ ነው።
minimum ኡ minimum maximum ኡ ምን ያህል ነው? minimum ኡ ምን ያህል ነው? maximum ኡ ምን ያህል ነው?
እ፣ minimum ኡ መቶ አክሲዮን ነው። ዋጋ ነው እ? እ?
minimum ኡ መቶ አክሲዮን ነው። እ፣ ዋጋው መቶ አክሲዮን ደግሞ- አዎ፣ ዋጋው okay።
ደግሞ ዋጋው ሰባ አምስት ሺህ ብር ነው።
አ እንዲሁ ደግሞ እ፣ maximum ኡ አራት ሺህ አክሲዮን ነው። ዋጋው ሶስት ሚሊዮን ብር ነው።
maximum ኡ ማለት ነው።
አዎ፣ maximum ሶስት ሚሊዮን ብር ነው።
okay። ስለዚህ ምልክ የአንድ አክሲዮን እ፣ ማለትም እ፣ አሁን እ፣ የ minimum ኡ አክሲዮን እ፣ መቶ አክሲዮን ያልከኝ አንድ ሺህ አክሲዮን ነው። አንድ ሺህ አክሲዮን።
አዎ አንድ ሺህ አክሲዮን ነው። minimum ኡ መቶ አክሲዮን ነው።
መቶ አክሲዮን ነው።
አዎ ዋጋው ሰባ አምስት ሺህ ብር ነው።
okay። ስለዚህ minimum ኡ ወደ ሰባት መቶ ሺህ ብር ነው ማለት ነው።
አዎ፣ minimum ኡ ሰባ አምስት ሺህ ብር ነው።
ሰባ አምስት ሺህ ብር ነው። አዎ።
እ፣ አለ okay። እርስ የሚሉት የአንድ አክሲዮን ዋጋ ሰባ አምስት ሺህ ብር አለ።
okay።
የአንድ አክሲዮን ዋጋ ሰባት መቶ ሀምሳ ብር ነው። ከዛ minimum አንድ ሰው አክሲዮን መግዛት ሲገባ መቶ አክሲዮን የመቶ አክሲዮኖች ዋጋ ደግሞ ሰባ አምስት ሺህ ብር ነው።
okay። ሰባ አምስት ሺህ ብር። ስለዚህ በዛ range ማንኛውም መግዛት ይቻላል ማለት ነው።
ምን አለ?
ማለትም በዛ range ውስጥ መግዛት ይቻላል። አባባሌ ከሰባ አምስት ሺህ እስከ ሶስት ሚሊዮን ባለው range ውስጥ መግዛት ይቻላል ማለት ነው።
አዎ።
በቃ ችግር የለውም። እኔ አሁን እ፣ ወደ field ነው ያለሁት። እ፣ ስመጣ ቢሮአችሁ ወይም እመጣለሁ ወይም ደግሞ ትንምልባችሁን አመቻቻል። አሁን ወደ site ነው ያለሁት። እኔ ከአዲስ አበባ ወጣ ብያለሁ። እኛ ቤት አይደለም ያለሁት።
ምናልባት የሚመለሱትን ያውቃሉ። ያው ብዙ ጊዜ ሰዎች በስራ busy ስለሚሆኑ እንደዚህ ቀጠሮ ይላሉ እና የሚመ- የሚመለሱበት ቀን ያውቁ ከሆነ እኔ ደግሞ አዎ።
ይላሳል።
አዎ ማ ምን አለ መሰለህ next week በዚህን ወቅት እ፣ የዛሬ ሳምንት እ፣ እመጣለሁ እዛው ሰኞ ማለት ነው። የዛሬ ሳምንት የዛሬ ሳምንት እመጣለሁ።
ሰላም ይዋሉ። መልካም ቀን።
እሺ እሺ፣ ሰላም